ክብር ለእግዚአብሔር ይሁን። ሃሌሉያ! እንደገና እልልታ ይሁንለት። እንደገና ሃሌሉያ! ይገባዋልና። ሃሌሉያ! ልዘምር ልዘምር ላዳነኝ ለእግዚአብሔር ልዘምር ልቀኝ ለትቅኔ ታላቅ ስሙ ይክበር መድኔ ላምልከው ነፍሴን ታድጓታል በሞቱ ሕይወትን ሰጥቷታል ይህስ አይገርምም ወይ ወይ ታምር ከሞት ያመለጠ ቆሞ ሲዘምር ታላቅ ነው ምሕረቱ። ልዘምር ሲያጨበጭብ ልዘምር ልዘምር ይገባዋል ላዳነኝ ለእግዚአብሔር ልዘምር ልቀኝ ለትቅኔ ሃሌሉያ መድኔ ላምልከው ነፍሴን ታድጓታል በሞቱ ሕይወትን ሰጥቷታል ይህስ አይገርምም ወይ ወይ ታምር ከሞት ያመለጠ ቆሞ ሲዘምር ታላቅ ነው ምሕረቱ ልዘምር ሃሌሉያ Say, say, Amen. Say, አስደናቂ ፍቅር ከሰማይ የሆነ ሰው ሆኖ ተወልዶ ሕይወቴን አዳነ። አብሳበኝ በፍቅሩ ወልድ ቤዛ ለነፍሴ አተመኝ መንፈሱ አንድ አምላክ ስላሴ አሜን። ልዘምር ልዘምር ላዳነኝ ለእግዚአብሔር ልዘምር ልቀኝ ለትቅኔ ታላቅ ስሙ ይክበር መድኔ ላምልከው ነፍሴን ታድጓታል በሞቱ ሕይወትን ሰጥቷታል። ይህስ አይገርምም ወይ ወይ ታምር ከሞት ያመለጠ ቆሞ ሲዘምር ታላቅ ነው ምሕረቱ ልዘምር ሃሌሉያ አሜን ዘምር ዘምር አለ ጨምር እንደገና ማዳኖ ተወርቶ ድንቁ መች ያልከና ታምር ነው መዳኔ ምስጋና ለእግዚአብሔር የኢየሱስን ፍቅር ምሕረቱን ልዘምር አሜን ልዘምር ልዘምር ይገባዋልና ላዳነ ለእግዚአብሔር ልዘምር ልቀኝ ለትቅኔ ታላቅ ስሙ ይክበር መድኔ ላምልከው ነፍሴን ታድጓታል በሞቱ ሕይወትን ሰጥቷታል ይህስ አይገርምም ወይ ወይ ታምር ከሞት ያመለጠ ቆሞ ሲዘምር ታላቅ ነው ምሕረቱ ልዘምር ሃሌሉያ ይድነቅለት ጭብጨባው ሃሌሉያ አሜን አሜን አሜን አሜን አሜን እሰይ ዘምር ዘምር አለ መዳኔ ምስጋና ለእግዚአብሔር የኢየሱስን ፍቅር ምረቱን ልዘምር አሜን ዘምር ልዘምር ላዳኔ ለእግዚአብሔር ልዘምር ልቀኝ ለትቅኔ ታላቅ ስሙ ይክበር መድኔ ላምልከው ነፍሴን ታድጓታል በሞቱ ሕይወትን ሰጥቷታል ይህስ አይገርምም ወይ ወይ ታምር ከሞት ያመለጠ ቆሞ ሲዘምር ታላቅ ነው ምሕረቱ ልዘምር ይዘመርለት ሃሌሉያ እሰይ ኢየሱስ ነው መንገዱ ካህን አስታራቂ በደሌን ይቅር ባይ የነፍሴ ጠባቂ በመንፈስ ላምልከው ለአብ ይሁን ስግደት እግዚአብሔር የሚወደው አይጓደልበት በመንፈስ ላምልከው ለአብ ይሁን ስግደት እግዚአብሔር የሚወደው አይጓደልበት አይጓደልበት አይጓደልበት አይጓደልበት አይ ሲያጨበጨበል አይጓደልበት አይጓደልበት አይጓደልበት አይጓደልበት እግዚአብሔር የሚወደው አይጓደልበት አምላኬ የሚወደው አይጓደልበት አይጓደልበት አይጓደልበት አይጓደልበት አይጓደልበት ሃሌሉያ ስሜ ይክበር አይጓደልበት እልልታ ይሆንለት ሃሌሉያ ጭብጨባ ይሆንለት ከበሬ ይሆንለት አይጓደልበት እግዚአብሔር የሚወደው አይጓደልበት አምላክ የሚወደው አይጓደልበት እሱ መንፈስ ነው የሚያመልኩት በእውነትና በመንፈስ ያመልኩታል ይሰግዱለታል እግዚአብሔር እንደዚህ ያለውን ይወዳልና ይላል መጽሐፍ ቅዱስ እግዚአብሔር የሚወደው አይጓደልበት እልልታ ይሆንለት እንደገና ሃሌሉያ